ጤና ይስጥልን ቤተሰቦች።
አዎ ደህና ስጥልን። አይታል ቴሌግራሙ
እ፣ ምን ምን ልከህ ነበረ?
አዎ ሻምፖኝ ሻምፖኝ ቻቦት እሺ፣ እሺ። ማን ማን ነው ስምክ? ቴሌግራም ላይ በማሽን ላይ ላክ።
ይሄኛው መናገረው አሁን
ኖ አይ ቴሌግራም ላይ ላክ። በማስም ነው አዎ መቃዓት ሶድክ ተዋ ፈትሒ ሐሰን ዓብዱላሂ እ እ ፈትሒ ሐሰን ዓብዱላሂ ፈትሒ ሀይ ትለኛለህ። ሀይ በለኝ እሺ፣ እንዳገኘው ብዙ ኮንታክት ስላለ አዎ እስቲ ሀይ በለኝ ድጋሜ። እሺ፣ እሺ እሺ።
እንድጋል እንድገም አዎ ድጋሜ ሀይ ብቻ በል እሺ።
እሺ ሀይ ሰው ልበጭ ሀይ ሀይ ድጋሚ